ሄሎ ጤና ይስጥልኝ ቃል ኪዳን ቤት ምንደርደው
ሄሎ ጤና ይስጥልኝ አብሮ ይስጥልኝ ጌስት ቤት ነው ምንደርደው
ሰላም ነው ሰላም ምን ልታዘዝ
ወደ ቴሌ ብሬ ልኬ ነበረ ብር እና በዚህ ስልክ ቁጥር ነው
ፕሩቭ ይጠይቃል መሰለኝ አልገባልኝ
እሺ ስንት ስንት ብር ነው አሁን አዋርተውኝ ነበር አይደለ
ዘጠኝ ሺ ዘጠኝ መቶ እሺ ወደ ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት አራት ሺ እንዴ ነው
እሺ ዝምዬ ደግመዋለሁ አዳምጠኝ የተሳሳትኩት ካለኝ ነው ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት
አልተሳሳትኩም
ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት እሺ ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት ትክክል
ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት ሁሉም ገብቷል። አሁን check ያደርጉት።
thank you ሙዬ እሺ መልካም ምሽት።
ማን ልበል?
ቃል ኪዳን ነኝ እኔ።
ቃል ኪዳን።
እንደዚህ ይሻላል። ቻፓ ላይ ቢሆን processing ብሎ ይቆይ ነበር። ለዛ ነው።
ስለ መስተንግዶሽ እናመሰግናለን።
እሺ መልካም ምሽት።
ድምፅሽ ደስ ይላል።
እሺ አመሰግናለሁ። መልካም ምሽት።